Hello ጤና ይስጥልኝ። አብሮ ይስጥልን። አባድር shopping center አራት ኪሎ branch ነው።
አዎ ነው።
እሺ ጤና ይስጥልኝ። ሰላም እባላለሁ። ከአሪፍ ፔይ ነው የምደውለው።
አብሮ ይስጥልን። ከየት አልሽ?
ከአሪፍ ፔይ እሺ
የደወልኩት ታህሳስ ሶስት ወይም December አስራ ሁለት በኢትዮጵያ ብሔራዊ ቲያትር የሚካሄደውን የአሪፍ ፔይ ዝግጅት ላይ እርስዎን ለመጋበዝ ነው። ዝግጅት የሆነው ከሶስት እስከ አምሳ ሲሆን ቀደም ብለው መጥተው ጥሩ ቦታ እንዲያገኙ እንመክራለን።
Okay። መቼ ነው?
ታህሳስ ሶስት አዎ፣ ታህሳስ ሶስት ወይም ደግሞ December አስራ ሁለት እ፣ okay እሺ። አይታይ እሞክራለሁ።
ስለዚህ ዝግጅቱ ላይ እንደሚገኝ ማረጋገጫ ማግኘት እንችላለን። ይመችታል?
እ፣ በማረጋገጫ ምን ማለት ጣል አልመጣም።
አዎ እ፣ በቃ እ፣ አውቅሻለሁ። ችግር የለውም።
እሺ። ደንበኛችን ዘጠና ሶስት ዘጠና አምስት ላይ ደግሞ ማሳወቅ ይችላል።
እሺ ታንኪ። እሺ እናመሰግናለን። መልካም ቀን